Hello ጤና ይስጥልኝ ጭብጭብ
ሄሎ ሄሎ ይሰማል
delivery ነው?
የምግብ ነው አዎ
Okay፣ የምግብም delivery እንኳን ለጊዜው መስራት አቁመናል
እሺ የምታውቀው ቁጥር ካለ ትነግረኛለህ?
እሺ የቢውል ስጦት ዘጠና አምስት አስራ ሶስት
Okay እሺ
አስራ ስድስት ብሩ ደግሞ ሲሳይ ሚል